ዘነች መንግስት ቤት ዛሬ
እሺ የሆነ ትኬት ቆርጠን ማለት ነው በልተን እሺ የበላነው ትኬት ጠፋ።
የበላነው ትኬት ጠፋ። ትኬቱ አዎ።
አይታየኝም ነው ኦንላይን ላይ አዎ history bet አልነበር አይደል?
አዎ፣ history አዎ።
bet history ላይ የለም።
እስቲ ስልክህን ንገረኝ።
ዘጠና ሁለት ሀምሳ አምስት
እሺ ሰላሳ ዘጠኝ ሰላሳ ሰባት
በስንት ብር ነው የቆረጥከው?
በስንት ነው? በመቶ ነው? በመቶ አምስት ብር
ብዙ ነው በመቶ አምስት ብር የትኛውን ልላየው ታዲያ አባ?
እኮ በመቶ አምስት ብር የለ የሌለው ነው። በቃ አሁን ለምሳሌ እ፣ እነኚህ ተመሳሳይ ናቸው።
እሺ ለምሳሌ አንዱ አንዱ በመቶ አምስት ብር lost ነው አ
እ፣ አንዱም lost ነው።
ከስ- ከስልሳ አምስት ብሯ ቀደም ሲል የነበረ ነበር።
ከስልሳ አምስት ብር ቀደም ያለ ነበር። አንድ አንድ
በመቶ ብር ነው።
አ በመቶ አዎ እሱ እኮ ደግሞ እሱ ገና የለም።
ነው ገና ነው። እሺ ገና ነው። postponed የሆኑ ጨዋታዎች አሉት።
postpone ሊሆን አዎ ግን ከዩኒየን እኔ ባንክ እኔ ጋር አይታይማ።
አይ እኔ እያየሁልህ ነው። ገና ነው። በጣም ብዙ ጨዋታዎች postponed ሆነዋል። ለዛ ነው። እሺ ይገባል። አፕዴት ሆኖ ስላልተጨረሰ ነው።
እሺ እሺ ወንድሜ መልካም ቀን። እሺ